አቤት ጤና ይስጥልኝ። ጉዳዩን ድርጅት ነው የደወሉት። ምን ልርዳው?
ደም መመዝገብ ፈልጌ ነው።
እሺ፣ መተግበሪያችን ላይ ለመመዝገብ እ፣ መጀመሪያ ቀጠሮ እ፣ ስ- ስሞትን ሊያዝና ከዛ በኋላ ሰዓዳ እባላለሁ።
እና ዳዊት እባላለሁ።
ማናለኝ?
ዳዊት እሺ፣ ዳዊት ያባት እንደ
እ፣ ያባት ነው ያባት ዳዊት አረጋ ተረፈ ዳዊት አረጋ
በምን የስራ ዘርፍ ነው መመዝገብ የሚፈልጉት?
እ፣ በምን የስራ ዘርፍ ነው መመዝገብ የሚፈልጉት?
ለምን ታዘዝ
በምን የስራ ዘርፍ ነው ለመመዝገብ የሚፈልጉት?